ሄሎ ሄሎ ትምህርት ቤት
ዊዝድሮ አድርጌ ነበር ካው አራት ቀን ያልተመለሰ የሀያ አንድ ዊዝድሮ ነው የሀያ አንድ ነው አዎ ሀያ አንድ ቤቱ
እስቲ የመቼ ነው ቀኑ መቼ ነው ቀኑ ትናንትና ወደ ሌሊት ነው ምናምን አራት ቀን ምናምን ሆኖታል።
ሰማንያ አራት እሺ አድርግልኝ ስንት አልከኝ አባቴ
ቀኑ እ ቀኑ ሶስት ቀን አልባ ሆኖታል።
እስቲ ቤስት ቤት ቁጥርህን ንገረኝ አስራ አንድ አስራ አንድ ዘጠና ሁለት ዘጠና ሁለት ዘጠና አምስት ዘጠና አምስት አምሳ ሀምሳ አዎ።
በሳንቲም ነው በቻፓ
በሳንቲም መሰለኝ ምን አውቃለሁ በሳንቲም ነዋ
የሳንቲሞትን ስልክ ልስጥቅና ማለት ነው እነሱን ታወራቸዋለህ ካልገባልህ ቆይ አንዴ ግን መጀመሪያ እኔ ልይልክ መግባትና ለመግባቱን እሺ እሺ ይልኝ እሺ እሺ እምቢ አለኝ እኮ ኔትወርኩ። አንቺ ሊሰራ ስልኩን እ፣ ስልኩን ቆይ አንዴ ሻ አባይ ክፈትልኝ።
እሺ